ሄሎ ጤና ይስጥልኝ ቤተሰቦች ራሄል ነኝ። እባክዎ ምን ልርዳው?
እንትን ከቤት ቤት ወደ እንትን አሳልፌ እሺ ወደ እንትን ቻቻፓ እሺ፣ አልገባልህም።
አዎ ከቴሌ ወደ ቴሌ ብር አልገባልኝ ወደ ቴሌ ነበር ያስገባሁት።
ከቤስት ቤት ወደ ቴሌ ብር ነው።
አዎ አዎ፣ እሺ፣ አንድ የቤስት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
ይሄ- ይሄው ራሱ ነው።
እሺ፣ የደወልክበት አዎ
ስንት ብር ነው?
ሰባት መቶ ስምንት መቶ አንድ ሺህ አምስት መቶ ነው ሁለት ጊዜ።
እሺ፣ መቼ ነበር withdraw ያረካው?
አዎ ከአስር ደቂቃ በፊት እሺ፣ አንድ መስመር ላይ ጠብቀኝ።
እሱ
ማን ልበል ስምህን?
ታደሰ ታደሰ ድንቁ።
አዎ እሺ፣ ያው approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ፣ ጠብቅ።
እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ